ሄሎ
ሄሎ፣ ጤና ይስጥልኝ።
ጤና ይስጥልኝ።
እግዚአብሔር እንትን ይመስገን።
ለመጠየቅ ነበረ ቴ- የቴሌቪዥን ትኬት ወደ ስድስት ተጨምሯል ይላል፣ ግን እኔ ሊገባኝ አልቻለም።
እሺ የቴሌቪዥን ትኬት ማለት የእድል ጨዋታ እ፣ እድልን እድልሽ የምትሞክሪው በትኬት ነው። የቴሌቪዥን
እንደሞክረው የእድል ጨዋታ አለ እዛ ላይ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገሽ ትደውይና ከዛ ሰባት ቁጥር ትጫኝና አማርኛ ታረጊዋለሽ። ሶስት ቁጥር ላይ ለመጫወት የሚል ይመጣል። ጥያቄና መልስና እድሉን ይሞክሩ የሚል ይመጣልሻል። እ፣ ጥያቄና መልስ ሁለት ቁጥር ላይ point ትገዣለሽ።
እሺ፣ ለመግዛት የሚል አለ እዛ ላይ
አዎ፣ እ፣ አንድ ቁጥር ላይ ደግሞ subscribe ስታረጊ ደንበኛ ስትሆኚ ትኬት ይሰጥሻል።
እሺ፣ እሱን ደግሞ እ፣ እድልሽን ትሞክሪያለሽ።
እሺ፣
መልካም ጊዜ።
እሺ።
እሺ